ሰላም ጤና ይስጥልን ቤስት ቤት እንትን መቶ በመቶ ሰማንያ ሶስት ዘጠና ስድስት ወጥቶ አልጻፈልኝም፣ እ
አልደመረልኝም።
ምንድን ነው ያልደመረልህ?
መቶ ሰማንያ ስምንት ብር ሂጄ በሶስት ዘጠና ስድስት ላይ ወጥቶ አልደመረልኝም። ግን ራይ ብኛል እስኪ account history ን ትልክልኛለህ?
እ account history ላክልኝ።
አዎ ቴሌግራም ላይ አይ አዎ አዎ እንዳለ win ያለበትን account history ውን ቴሌግራም ላይ ላክልሽ።
አዎ አዎ አባ እሺ፣ እሺ።
እሺ